hello ጤና ይስጥልኝ ጉዳይ
hello hello
አቤት አቤት ጤና ይስጥልኝ ቢኒያም እባላለሁ ጤና- ጉዳዩን ድርጅት ነው የደወሉት ጤና ይስጥልኝ አይደር እባላለሁ እሺ አይ ባለፈው register አድርጌ ያው እ፣ መዝግባኝ ነበር ልጅቷ እሺ እና ምንድን ነው መታወቂያ ምናምን እዚህ መጥተህ ነው የምትሰጠው ብላኝ ነበር አዎ ለ orientation እንጠራችኋለን ብለን ነበረ እ፣ አሁን በእጃችን ላይ ያሉ ስራዎች እ፣ ባለሙያዎች እየመጡ ስለሆነ ነው እ፣ በትዕግስት ይጠብቁንና እንጠራዎትና እዚህ orientation እንሰጡታለን ሙሉ መረጃውንም እዚህ እናስገባለን ሲስተማችን ላይ ትንሽ ጊዜ አ፣ ታገሱ እኮ አሁን መመዝገብ አይቻልም እስከ- ለዛኛው አሁን እ፣ መዝግበነውታል already ግን እዚህ orientation ለመስጠትና okay ሲስተማችን ተመዝግቦ ነው ተመዝግቧል ተመዝግቧል ያሳያል አዎ እንደውለን በቃ።
እንጠራዎታለን በቃ እሺ እሱን እሺ፣ ለመጠየቅ ነው እሺ፣ thank you መልካም ቀን እሺ